ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
አብሮ ይስጥልኝ እንትን ብር withdraw አድርጌ ነበር እና ወደ ቴሌ ብር በአየር ላይ የሆነ system ኡን እንትን ኔትወርኩ እንትን እያለ ነበርና search እያደረገ
እሺ
ከዛ ቴሌ ብርም አልደረሰም ከእንትኑም account ኤም ከዚህ ከእናንተም ድርጅቱም ላይ የለም ብር
እሺ ከ transaction history ላይ ያልገባለሁትን screenshot ያድርጉና በቴሌግራም ይላኩልን
እዚህ ተ- ከሁሉ ስፖርት አይዙም እንትኑ ድርጅቱ ላይ ያለ እንትኑ ላይ እዚህ ጋር
አዎ እዛ ላይ ይወጣል withdraw ነው አደላ ያደረጉት
አዎ ማለት አን- አንደዛ ነው አንድ ሺ አምስት መቶ ብር withdraw አድርጌው ወደ ቴሌ ብር እንዲሄድ ማለት ነው ከዚህ ከሁሉ ስፖርት ስፖርት ላይ እንትን ላይ ቆርጦቦታል አይደል
አዎ ከዚህ ቆርጦታል አዎ ነጻ ከ transaction history ላይ እ፣ እ።
ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን
እሺ እሺ እሺ እሺ